Hello ጤና ይስጥልኝ ቺፕቺፕ ሰላም ነው ሰላም እንትን አዝዤ ነበረ ምንድን ነው ማንጎ እና እሺ individual ሆኖብኝ እሱን ሰርዤ ሌላ create አድርጌ ነበር እሺ እሷ ተመላሽ እንድትሆንልኝ ነበር
እሺ አንዴ ይጠብቁ ስልክ ይነግሩኛል ዜሮ ዘጠኝ አስራ አንድ 11 ሀምሳ አንድ 51 አርባ አራት 44 ሀያ
20 እሺ ያሬድ ነው የሚለው ያ ሌሎች ብዙ አዝዣለሁ ግን